ሄሎ ሄሎ
አቤት፣ hello፣ ጤና ይስጥልኝ።
አቤት፣ እሺ፣ ዲቦራ እባላለሁ። ከቤት ቤት ነው የምደውልልህ።
እሺ።
account login ለማድረግ እያስቸገረህ ነው አይደል?
አዎ በቃ የለም። ባለ- ቅ- ቅድም እንትን ብላችሁ forgot ያው።
በሎ ብላችሁ
እሺ እንትን ነው ማለት ያንተ ብቻ አይደለም አብዛኛዎቹ ዜሮ ዘጠኝ ብሎ የተከፈቱ account ዛሬ ትንሽ ችግር ገጥሞናል እና እሱን ለማስተካከል እየሰራን ነው። እሺ ያንተ ብቻ አይደለም almost የብዙ ዜሮ ዘጠኝ ብለው account ኣቸውን የከፈቱት ትንሽ error አጋጥሞን ነው login ለማድረግ አሁን እና ምንም- አሳውቀናል አስተካክለናል ብለው ነበር። ድጋሚ check ስናደርገውም አልተስተካከለም። ስለዚህ ድጋሚ እስኪመልሱልን ትንሽ ጠብቀን እሺ። እንደተስተካከለ እናሳውቀሃለን እዛው ቴሌግራም ላይ
እሺ፣ hello።
እሺ፣ እሺ።
እሺ፣ እሺ፣ እናመሰግናለን። መልካም ምሽት።